ፖሊስ ቦርቱ Bakko mi ladda ፖሊስ ቦርቱ ነው Bakko mi ladda
ቅዳሜ ዕለት ወደ ቴሌብር ልጅ አድርጌ
እሺ ከሁሉ አካውንቴ ላይ ቀንሷል፣ ግን ቴሌብር ላይም አልገባልኝም።
ቴሌግራም ላይ ልከውልናል።
እ?
ቴሌግራም ላይ ልከውልናል።
ቴሌግራም ላይ አላኩም።
ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
እሺ፣ መ- መ- የትኛው እንትን ላይ ነው ቴሌግራም?
ዜሮ ዘጠኝ ሰባት ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ዜሮ ስድስት አዎ እሺ።